ጤና ይስጥልኝ ማሪባባ።
እንዴት ዋልሽ? ሰላም ነው?
እግዚአብሔር ይመስገን።
እግዚአብሔር ይመስገን። እንትን እቺ ነው ማዛ እንትን ላይ
ምን አለ? ኔትወርኩ እየተቆራረጠ ነው፣ ይቅርታ።
አሁን ይሰማል?
እሺ፣ ምን ልርዳዎት?
መይ እንትን ቲክቶክ ላይ ነበር እና ያየሁት ቆየሁ፣ ግን ካየሁት አሁን ስልካችሁን እንትን ካለ ብዬ ነው። ባንክ እንዴት ነው የምታመቻቹት? መኪና አለ?
ሁሉም መኪኖቻችን ከባንክ ጋር ይገ- ይያያዛሉ።
ሁሉም ሁሉም አይነት አዎ፣ ሁሉም ማለቴ- መኪኖች አ- used ም አዲስም